የለም የለም ሰላም እንዴት ነሽ?
አለ እግዚአብሔር ይመስገን።
የካሽ ልገዛ ነበረ እና ብሩን already transfer አድርጌዋለሁኝ ወደ እናንተ አካውንት።
እሺ የባንክ slip ኡን ይዘሽልን ትመጫለሽ። ደረሰኝ ራሱን ይቆረጠልሽ። አዎ ያስፈልጋል። ፋይናንስ ትጠይቃለች ብትቆርጠው እንኳን original ኡ ነው ወይስ በ copy?
original original ኡን።
እሺ እሺማ እሺ። ስለዚህ እ፣ ሌላ የሚያስፈልግ በቃ ዶክመንቶች ሲም ንግድ ካርድን ፍቃድ፣ አልገዛውም።
እ፣ አይ የሚያስፈልግ ዶክመንቶች ንግድ ፍቃድ፣ ንግድ ምዝገባ፣ ቲን እሺ፣
እና ንግድ ፍቃድ፣ ንግድ ምዝገባ፣ ቲን እና ቫት እና መታወቂያ
እሺ። ስልሳ ሰባት ሺህ ስድስት መቶ ነው ያስገባሁት። ይሄ ስልሳ ሰባት ከኮምፒውተር ጋር ሺህ?
የሚያያዝ ነው።
አ አ
በቃ እሺ፣ ስልሳ በጣም ሰባት ሺህ ስድስት መቶ ብር ማለት ነው።
አዎ፣ እሺማ እሺ፣ ናይ በቃ እሺ እሺ።